ጤና ይስጥልኝ።
አቤት።
MRI ፈልገን ነበር እና እሺ።
ትዕዛዙን ለመላክ የሆነ ስልክ ሰጥተውን ነበረ። የእናንተ እንትኑ MRI ውስጥ የሚሰሩት
እሺ እና እምቢ ብሏል።
ስለ ዋጋው ደግሞ በሰማንያ ማን ነው ሰማንያ ዘጠኝ ሰማንያ ዘጠኝ መጨረሻ ያለው በሱ ላኩላቸው ብለውኝ ነበረ።
አ
እሱ ደግሞ ቴሌግራም ላይ ያጣ ነው እሱን ስልክ
ቴሌግራም ምን እንደታዘዘ እ እምቢ ብሏችሁ ነው ቴሌግራሙ?
አዎ ላ- ሊያወጣልን አልቻለም። በዛ ስልክ ምን እንደታዘዘ ለማወቅ ማለት እናንተን ለመጠየቅ ዋጋውን
እሺ በየትኛው ልላክላችሁና ዋጋውን ለማወቅ ማለት ነው።
እሺ ስልክ ልስጣችሁና በዛ ላኩልንና እኛ እናስተላልፍላቸው ለእነሱ።
እሺ ስልክ ንገሪኝ። ዜሮ ዘጠኝ እሺ 0960
ዜሮ ዘጠኝ ስልሳ 10 አስር 96 99 ዘጠና ስድስት ዘጠና ዘጠኝ እሺ በዚህ እንላከውና አንተን እናየዋለን።
እሺ እሺ